Hello ቤርሽ ታቤኔ Hello አሁን እኮ order cancel የሚደረግ order አለ ብዬ ነግሬሽ ነበር፣ ግን ወር- ቆርጦታል ብሩን። ምንድን ነው order ኡን ሳልሰራው ብሩን ቆርጦታል።
ማናው ስምህ?
ሮቤል።
በረከት ነህ?
ሮቤል ነኝ።
ሮቤል አ፣ እ፣ አንዴ ሮቤል ምን ነበረ? ሮቤል አ።
Text ልከህ ነው ብሎሽ? Hello ሮቤል መልሰሃል? ምግቡን ምግቡን አዎ መልሼዋለሁ።
መልሰሃል?
አ፣ እሺ አላወጣሁትም።
ሲደወልልህ ስልክ አላወጣሁትም አ፣ በር ላይ ቆሜ ነበር ለ customer የደወልኩት።
እና ፈርመሃል?
አልፈረምኩም።
ፈርምና ፈርም ያለው ብለህ አሳውቀን cancel ይሆንልሃል። ስልክ ስለማይሰራ ነው ሲደወልልህ complete የተባለው።
ብር ግን ብሩን ግን ቆርጦታል። አይ
ገብቶኛል። መልሰው ፈርምና cancel እሺ።
ይሆንልሃል። ስልክ ስለነሳ complete የተባለው።
እሺ እሺ ፈርምና ፈርም ያለው ብለህ ደውል።
እሺ